ማንን ጤናን hello አቤት ጤና ይስጥልን ትላንት betting አንድ ሺ አንድ ሺ አምስት መቶ ሰባ ስምንት ብር አካባቢ ወጥቶልኝ ነበር
ከዚህ account አሁን ከደወልክበት ነው?
አዎ እና አንድ ሺ ሶስት መቶ ብር ወደ ንግድ ባንክ account transfer አድርጋ withdraw አድርጋለሁ ግን ወደ ንግድ ባንኩ አልገባልኝም
እሺ check እያደረኩት ነው። መስመር ላይ ቀጥል።
እስቲ check አድርግና እስቲ አስተካክልልኝ